ሁሉ ስፖርት ነው እባክዎ የምንረዳው።
okay እንትን deposit ለማድረግ ፈልጌ
እሺ
ከዛ ያ ቴሌብር ለምንድን ነው የጠፋው? ቴሌብር ጠፋብኝ።
technical የሆነ ችግር አጋጥሞን ነው። ሌላ የሚያስገቡበት እ፣ መንገድ አለ።
እሺ ቴሌብር ነው ሚሻለኝ። እሱ መቼ ይስተካከላለሽ?
እርሱን አናውቅም። አሁን በምነግሮት መንገድ ግን ማስገባት ይችላሉ።
እሺ
ቁጥር እነግሮታለሁ። በምነግሮት ቁጥር ያስገቡና ደረሰኙን በቴሌግራም ይልኩልናል።
እሺ
ከዛ ደረሰኙን ከላኩልን በኋላ እኛ እናስገባሉታለን ማለት ነው።
በቃ እሺ። ቁጥሩን ቁጥሩን ብትነግሩን።
ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት
ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
እሺ በዚህ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ፍትህ አምላክ ማርዬ ነው የሚለው።
ማን ይላል?
ፍትህ አምላክ ማርዬ
እሺ በቃ ከዛ ድ- ደረሰኙ ደግሞ በቴሌግራም ነው የሚልኩት። የቴሌግራም ቁጥር የያዙ
አየሽ ዜሮ ዘጠኝ ሰባ ስምንት
እ፣ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ ሙሉ ስሞትንና ሁሉ ስፖርት የሚጠቀምበትንም ቁጥር ይላኩልን።
አየሽ እሺ